Hello ጤና ይስጥልኝ።
ጤና ይስጥልኝ።
One Click Real Estate ነው።
አቤት ከ We Plus Solution ነው የደወልኩት።
እሺ ምን ነበር?
We Plus Solution provider ላይ ተመዝግበው ነበረ ለማስተዋወቅ ስራው።
እኛ
አዎ
አዎ፣ አልተመዘገብንም።
እሺ፣ በዚህ ስልክ ቁጥር ተመዝግበው ነበርና አሁን ስራ ማን ያስመዘገበን
በዚህ ስልክ ቁጥር እኮ We Plus ናት እኛ።
አዎ።
እኔ ዛሬ ነው የሰማሁትም።
እሺ፣ ወይ ሌላ ሰው ይኖር ይሁን።
እኔ ስልኩ የኔ ነው እንግዲህ እሺ፣ ግን ያው ስራ ስለጀመረን አሁን ለማሳወቅ ነው። እርሶም ስራውን ከተጠቃሚው ጋር በመ- በመገናኘት ስራውን መጀመር ይችላሉ። መቀበልም መስራት ይችላሉ። አቤት ምን አልሽኝ?
ከተጠቃሚ ተቋርጦ ነበር ድምፅሽ።
እሺ ከተጠቃሚዎች ሄሎ?
ጋር ሄሎ አይሰማም